hello hello የበድምፅ ስለተቆራረጠብኝ ነው። እሺ ምን ልርዳዎት?
ትናንት በአትክልት ሽንኩርት ላይ አሁን መቶልኝ ነበርና እሺ ኪሎ ይጎለዋል።
ይጎላል።
አዎ ሁለት በስልክ ቁጥር ነው order ያደረጉት?
እ? እ?
በስልክ ቁጥር ነው order ያደረጉት?
አዎ በዚህ ቁጥር እሺ አንዴ መስመር ላይ ይጠብቁ።
እም፣ grade B ነው አይደለ?
ናቱ grade credit B ያው ነው order credit አዎ ያደረጉት። እሺ አጠቃላይ እርሶ ስንት ኪሎ ነው order ያደረጉት?
ሰማንያ ይመስለኛል እንዳለ ሰማንያ አዎ ሰማንያ።
ሰማንያ ስለዚህ አሁን ከዚህ ላይ ሁለት ኪሎ ያነሰ ሁለት ኪሎ የለችም ለብቻዋ አዎ
okay እሺ በቃ ይሄኛውን check አድርገን ያው ሁለት ኪሎ መምጣት ስለማይችል ተመላሽ ነው የምናደርገው።
እሺ መልካም።
በእርሶ ተመላሽ ነው የምናደርገው በእርሶ ስልክ ቁጥር ይቻላል በቃ እሺ ይቅርታ በጣም ተመላሽ እናደርጋለን check አድርገን እም፣ እሺ እሺ መልካም አመሰግናለሁ እሺ